Hello? ሄሎ ጤና ይስጥልን ቤስት ቤት አቦ ሲስተር ብር አይገባም። ምንድን ነው እስከ ትናንትና አርባ እንዴት ነው ቁጥሬ?
በዚህ ስልክ ነው አዎ ይህ ስልክ ማታ ደግ ትናንትና ወደ ደግሞ ሺ ስምንት መቶ ማታ ደግሞ ሶስት መቶ ወሰዱብኝ። ብር አንተ ተቀበላ አላወጣውም ሶስት መቶ ብሩን
ያ አንተ አላወጣውም ሶስት መቶ ብሩን
ማታ አላወጣም ሶስት መቶ ብሩ ትናንትና ወደ ደግሞ ሺ ስምንት አጠቃላይ ሁለት ሺ አንድ መቶ ላ- ብር ነው ያለኝ።
እሺ ስልክህን ንገረኝ
ዜሮ ዘጠኝ አርባ ስምንት የነገርኩ ነው። ትላንትና በሙሉ የነገርኩ ነው። ስልኬ
እሺ ዜሮ ዘጠኝ አርባ ስምንት ሰማንያ ሰማንያ ዘጠና ዘጠኝ ሰባ አምስት ዘጠና ዘጠኝ ሰባ አምስት እሺ ጠብቀኛል ይሄ በቃ ረመኝ ብር ፈለጋችሁ ነው እ
አ?
ምን አልከኝ
ይሄ ብር እናንተ ፈለጋችሁ ነው። በቃ ወሰዳችሁ ማለት ነው።
ስንት ብር ነው
በእናታችሁን ብር መልሱልኝ።
ስንት ስንት ብር ነው ንገረኝ